ሄሎ
ሄሎ አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ሄሎ ሄሎ አቤት።
ከግሎሪ ሪል ስቴት ነው የምደ
እሺ እሺ እ፣ ከባለዋችን እኮ የቤት መረጃ ፈልገው ስልኮትን ሰጥተውናል።
አ-
ሄሎ አይ እየሰማሁ ነው እየሰማሁሽ ነው ሄሎ እየሰማሁ ነው። ሄሎ ይሰማሻልማ?
ይሰማኛል። አሁን ይሰማኛል።
ሄሎ